ሄሎ ሰላም ጤና ይስጥልን ቤተሰቤት መስገን ያጥል እንትን ትናንትና ትኬት ዊኖ ነው አንዱ ፖስት ፖንድ ነው እስካሁን አላራለኝም።
እሺ ፖስት ፖንድ ከሆነ ግን 24 ሰዓት መሙላት አለበት ጨዋታው
እኮ ትናንት ነበረ
ስንት ሰዓት ላይ ነበር ትናንት
እ ማታ ላይ ማታ ወደ አንተ ላይ ነው አዎ እኮ 24 ሰዓት የሚሞላው ማታ በተጀመረበት በሆነበት ሰዓት አይደል አ
የዛ ሰዓት ካልገባልክ አሳውቀን ግን 24 ሰዓት መሙላት አለበት
እ በቃ እሺ ማሻአላህ መልካም ቀን